ጤና ይስጥልኝ።
አብሮ ይስጥልኝ።
እንዴት ዋሉ?
እንዴት ዋልሽ?
እግዚአብሔር ይመስገን።
እ፣ ስለ የምታስተምሩት ስለማወቅ ነበር።
ወጌሻ ነው።
አ፣
እሺ ስም ማልበት
አይ ሂሳቡን ለማወቅ ነው መጀመሪያ።
data እየመዘገብኩ ነው እንጂ ችግር የለውም። ጠይቀሽም እ፣ ችግር የለውም። እሺ እሺ፣ ሰላም በጣም ባሮ፣ ብዙ እነግርሻለሁ። ማናሽ ሰላም ሰላም ማለት ይሳቅ።
ስልክ ቁጥር ሰላም አርባ አምስት 45 ሀምሳ ሰባት 57 ዜሮ ሰባት 07 ሰላሳ አምስት
አድራሽ የት ነው? ሰላም
የእኔ ልደታ ነው አሁን እያለሁ
እሺ ሰላም። ትምህርት የሚሰጥ በኦንላይን እና በአካል አለ። የትኛውን ነው መማር የምትፈልጊው? አንቺ
እንጂ በአካል ሁለቱንም ስንት ነው?
እነግርሻለሁ እኔ በአካል ስንት ነው?
አጠቃላይ ኮርሱ የሶስት ወር ኮርስ ነው።
እሺ፣ በ credit hour ነው የምናስተምረው። የአንድ credit hour ዋጋ ሰባት መቶ ሀምሳ ነው። ክፍያችን ለሁለቱም አስራ አምስት ሺ ነው። የትምህርት አሰጣጡ ነው የሚለየው። በኦንላይን ከሆንሽ ኮሜዲያን እሸቱ የሚያስተምረውን ቪዲዮ link ለሳምንት ለሁለት ቀን እንልክልሻለን። ማየት ከጀመርሽበት ሰዓት ጀምሮ ቪዲዮ ለ24 ሰዓት ያገለግላል። ከዛ በኋላ link ኡ ይነሳል ማለት ነው። ከሳምንት አንድ ቀን ለሚኖራችሁ ጥያቄ ከኮሜዲያን እሸቱ ጋር Google meeting ይኖራል። ጥያቄዎትን እዛ ላይ ማቅረብ ይችላሉ ማለት ነው። በአካል ከሆነ ደግሞ ትምህርቱ የሚሰጠው CMC ቅዱስ ሚካኤል ኢኮኖሚክስ ባለሙያዎች ይምጣለ እዛ ላይ ነው ትምህርቱ የሚሰጠው። ለሳምንት ሁለት ቀን ነው ትምህርቱ የሚሰጠው። ሰኞ ከአስራ አንድ ተኩል እስከ አንድ ተኩል እና ሮብ ሮብን ከአስራ አንድ ተኩል እስከ አንድ ተኩል ነው።
እሺ፣ እደውላለሁ መልሼ ለማታ ነው።
ችግር የለውም። መልካም ቀን ይሁንልሽ።
bye bye።
አሜን።